ሄሎ ሰላም ጤና ይስጥልን ትምህርት ቤት
ጤና ይስጥልን ስፈልግ ነው ብር ከአካውንት ሳወጣ አልገባችም። ጠላቁ በዚህ ስልክ ነው
አይደለ?
ሌላ ቤስት ቤት ስልክ አለ
አዎ ልንገርሽ ስለሆነ ባይ
ዜሮ አስራ አምስት
አስራ አምስት
አርባ ሁለት እሺ አርባ አራት ሀምሳ ሁለት
አርባ አራት
ሀምሳ ሁለት
ስንት ብር ነው?
አምስት ሺህ ነበረ። ሌ- ሌላ ደግሞ አለ በ account ስላኩት ቆይ አንዴ መቼ ነው ቀኑ?
እ ዛሬ ማታ ነው።
ዛሬ ማታ
አዎ
የለም እኮ ዛሬ ማታ ድሮ ያደረግከው deposit ነው ድሮ ነው
withdraw ነው withdraw።
እኮ በዚህ ስልክ የለም ትናንትና የተደረገ አይ በ- በዚህ ስልክ አይደለም እ አይ አይደለም አሁን በነገርከኝ
እኮ በሱ በሱ ነበረ የላኩት
በዚህኛው ስልክ አይደለም ይሄ ቤስት ቤት ስልክ ነው የነገርከኝ ቤስት ቤት ስልክህን ነው አይደል አይደል አስራ አምስት አርባ ሁለት ቤቱ አአ እ በቤስት ቤት ስልክ አስራ ሁለት የቤስት ቤት ነው።
ቤት ስልኩን ንገረኝ እሺ ያው ዜሮ ዘጠኝ አስራ ሁለት እሺ
ስልሳ አንድ ስልሳ አንድ
ሀያ ስምንት ዘጠና ሁለት ሀያ ስምንት ዘጠና ሁለት አ
ስንት ስንት ብር ነው? አምስት ሺህ እና
አምስት ሺህ እና አስር ሺህ በ account የላኩት ነው።
እሺ አሁን confirm አድርጌልሃለሁ። አሁን ይገባል። እሺ
እሺ ስለ ደወልክ እናመሰግናለን። መልካም ቀን።
አይ አመሰግናለሁ።
እሺ